ሄሎ
ሰላም ጤና ይስጥልን።
ሰላም ዋሽንግተን የተሰማችን ምን ልርዳዎት?
chest CT angio አለ እንዴ?
አለን እ፣ ስንት ነው ዋጋው?
አንዴ መልሼ ልደውልዎት? ከይቅርታ ጋር አንዴ ሲስተም ስለዘጋብኝ ነው።
እሺ እሺ።